አቤ የስልክ የመጨረሻውን ቁጥር
ሄሎ ሄሎ ሄሎ አይሰማም?
ወይ የማየ የቴሌግራም ቻናላችሁን ስልክ ቁጥር አትነግሪኝም?
እዛው website ኡ ላይ አለ። check አድርገውታል።
አዎ አላ- ላገኘው አልቻልኩም። ዜሮ አንድ አንድ የሚለው ስልክ ነው ያለው። ሰባ ስምንት ቤት ምናምን እንደሆነ ትዝ ይለኛል መሰለኝ።
ያዙ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
አመሰግናለሁ። እሺ